እንደግዲው
ማን ልበል?
እንዴት ነው?
ሰሎሜ እንደምን ዋልሽ? ሰሎሜ ነሽ?
አዎ ሰሎሜ ነኝ።
እሸቱ ነኝ። ሰላም አደርሽ?
እግዚአብሔር ይመስገን። እሺ
የት ነሽ?
እ፣ አበሩት ምጣ
እሺ እ፣ ብቻሽ ነሽ ወይስ ሌላ ሰው አለ አብሮሽ?
ወለት አለች ወለት አለች ታግዘኛለች።
እሺ ምንድን ነው እናንተ ጋር ያለው ሰባ አምስት ቤቱ ነው ወይስ ዘጠና አንድ አስራ አምስት
ሰባ አምስት ቤቱም ማለት ዘጠና አንድ አስራ አምስቱም ማለት
ማን ነው ሰባ አምስት ቤቱ የሚያነሳው?
ወለተ
አ፣ ዘጠና አንድ አስራ አምስቱን አንቺ ነሽ የምታነሺው?
አዎ
ከስንት ሰዓት ጀምሮ ነው ማንሳት የጀመራችሁት?
ከገባን ከሶስት ሰዓት ከሶስት ሰዓት ሶስት ሰዓት ከሶስት ሰዓት እኩል ምናምን አካባቢ
እሺ ዛሬ ያለው የስልኩ ፍሎ እንዴት ነው? እስከ ዛሬ ካለው አንጻር
ወግ እንትን የሚጠይቅ ነው ያለው stand up comedy የሚጠይቅ አለ። በአካል የሚመጡ ሰዎች አሉ። ስድስት ሰው መቀበል
ትኬት ለመውሰድ ነው?
ትኬት ለመውሰድ አዎ
okay so ትኬት እናንተ ጋር አለ የሚሸጥ?
ትኬት ሳይሆን ደረሰኝ ብቻ ነው የምንሰጣቸው። ትኬት መስጠት አይቻልም። ነገ ነው ሲመጡ የምንሰጣቸው።
በጣም አሪፍ። እሺ እ፣ ሰባ አምስት ቤቱም እየተደወለ ነው?
አዎ እየተደወለ ነው ሰባ አምስት ቤቱ።
እሺ በጣም አመሰግናለሁ። ምንም ስልክ miss እንዳታደርጉ።
እሺ እሺ፣ ለዛሬ እንግዲህ ምሳችሁንም እዛው እየሰራችሁ ብሉ እና እስከ ማታ ድረስ አንሱ፣ እስከ ሶስት ሰዓት ምናምን።
እሺ፣ እሺ፣ እሺ አመሰግናለሁ።
እሺ። መልካም ቀን። እሺ።